ጤና ይስጥልኝ ኪችብ
ጤና ይስጥልኝ አለን። እግዚአብሔር ይመስገን
አለን ይመስል አይ አንድ ሰው ታሪክ ላይ እንትን ለማለት ነው መቅረብ ፈልገው ነው።
እ እሺ ይቻላል። ስሞት ማለበት
ምስጋና ዮሐንስ
የት ነው አድራሻው?
ስልኬ ነው ወይስ መገኘኝ?
አድራሻ አድራሻ እ፣ ሰፈር አዲስ ሀገር አበባ አዲስ አበባ።
ኮልፌ ቀራኒ ነው።
እሺ ስልክ ቁጥር ልያዝ ዜሮ ዘጠኝ አስራ ሶስት አስራ ሶስት ሀምሳ አምስት ሀምሳ አምስት
አርባ አንድ ሰባ ሶስት
እሺ አቶ ምስጋናው እናመሰግናለን። መልካም ቀን እንደውላለን።
እሺ እናት፣ እሺ እሺ ቻው ቻው።
ቻው።
ማነው